ጤና ይስጥልኝ አለን እንትን ማሽን አመታዊ እድሳት ሰጥቼ ነበር እና ውሰጂ ተብዬ ነበር። መምጣት እችላለሁ አሁን?
ተደውሎልሻል?
አዎ ተደውሎልኛል። አዎ እሺ ባለቤት ነሽ? ተወካይ ነሽ?
ባለቤት ነኝ።
ንግድ ፍቃድ ባንቺ ስም ነው?
አዎ እሺ፣ ሁሉን ንግድ- ነገር ማሳካቼ እንትን ብቻ ይዣለሁ የምቀበልበት ንግድ ፍቃድና መታወቂያ ምናምን።
እሺ መታወቂያሽን ጎበዝ፣ በቃ መታወቂያሽን ኮፒ እዚህ ታደርጊያለሽ። ንግድ ፍቃድም ኮፒ አድርገሽ form ኡን original ኡን ይዘሻል፣ እኛ የሰጠንሽና
እሱን ይዣለሁ። ንግድ ፍቃድና መታወቂያ ደግሞ ሰጥቻችኋለሁ ሳስገባ።
ሳስገቢ ሰጠሻል።
አዎ እሺ ይታያል በደንብ
አዎ በስነ ስርዓት ይታያል።
እሺ በቃ ነይ
እሺ ማለት